ለመርዳት እኮ ነው። ብር ለመርዳት ይላል።
hello
አቤት
የጤናሽ ክሊኒክ Donkey Tube ነው የምንለታው። Donkey Tube ነው የምንለታው።
ኧረ ፊልሙን አይቼ ነው ቲክቶኩን አይቼ ነበር።
የምን ቲክቶክ?
ዘጠና አንድ አስራ አምስት ላይ ነው።
እሺ እኮ ወደ Donkey Tube ነው የደወሉት። ምን ልርዳዎት? ምን ፈልገው ነው የደወሉልን? እም? hello
አቤት
እሺ፣ ለምን ጉዳይ ነው የደወሉልን?
እ?
ለምን ጉዳይ ነው የደወሉልን?
ማለት
ማለት ወደ ዘጠና አንድ አስራ አምስት ለምን ጉዳይ ነው የደወሉልን?